ሄሎ ሄሎ ሄሎ ሄሎ እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
ሰላም ነው።
እግዚአብሔር ይመስገን።
ICT ማን ነበር እናንተ ወረዳ? ከኤጀንሲ ነው የምደውልልሽ። ጥላሁን ነኝ። እንትን አላችሁ አይደል? አዲስ ኮምፒውተር ወስዳችኋል አይደል? ከዚህ ከኛ አ
እንትን አድርጋችሁታል፣ ሰካክታችሁታል፣ አ license ተጭኖበታል።
አልተጫንም።
ስንት ኮምፒውተር ነው የወሰዳችሁ?
አራት
አራት።
አ
እህ፣ እስኪ ቆይ license ልጭንላችሁ ነው።
እሺ
አራዳ አራት አይደለም አ አንድ አንድ license ልጨመራችሁን አንድ license እና አንድ ኮምፒውተር connect አድርጊውና ናቲ ነው እንዴ እንትን ICT አ
በቃ እንትን በይው ምን ታገናኙ እና በ AnyDesk እየሰጠኝ አዎ አዎ አዎ
ናት
ሌላ ስራ ያቆምና አንድ ደቂቃ እንስ ሄሎ አቤት እንዴት ነህ ሰላም ነው አዲሱን ኮምፒውተር አንዴ license ልጭን ነው እዛ ቁጭ በልና እንትን በለኝ ምን guide አድርገኝ guide አድርገኝ አዎ ሌላ ስራ አቆምና እሺ እሱን ብቻ እንስራ እሺ አይ ከዛው ቆይ ቆይ ሌላ ስራ ልንሰራ ነው።
እ- አይ ወርቅ ነሽ እድሜ ያላገባ ልጅ እና እያለ አይ ሌላ ስራ ነው።
ከዛው ግባና ምን ታደርጋለህ መሰለህ ቆይ ልገባ ነው። ቆይ አንዴ ኮምፒውተር ልቀም
እሺ፣ ቢጫ ነው ብለህ-
እኔ እኔ ስልክ ላይ ልቀም ቁጭ ብዬ
ያው ምሳ ሳንወጣ ነው ተኩል ከሆነ ወደ ሌላ ልንወጣ እንችላለን በቃ ቁጭ ልን ነው እኮ አሁን እዛ ነኝ።
እሺ
እህ። ቆይ አንዴ እዚህ ልቀመጥ ነው። አልበራም እኔ። መልስቻለሁ ቃል ሄሎ እ ሄሎ ሄሎ ትስተካከል አይ ካ- እየከፈትኩ ነው ገና ፋኑን አለ ድምጿን እየሰማሁ ነው መሰለኝ ማን ፋኑ አለች
አዎ አለች
ትናንትና የላኩልሽ አዲስ አለ ያለውን ምን አደረግሽልኝ ይበላል
ትናንት ልከላት ነበር ፋኔ አዎ ትናንት ከአራዳ አራት ተልኮልሽ ነበር ከአራዳ አራት ቴክስት አግኝቻለሁ
ትናንት ተልኮልሽ ነበር ይስተካከል ማለት እም። ትላንት የላኩት አልተስተካከለም በ text ነው ቴሌግራም ላይ ነው የላከው በ- በ normal text በእኔ በ text ነው የላከው አዎ
በ text አልደረሰኝም ነው የምትለው
እሺ እሺ አለ ልክላ አሁን እነግራታለሁ ስልክ ይስጠኝማ አምጣ እስኪ እሺ ያ- ጥላይ ከፍቶልኛል ለማንኛውም የእኔ connection አለዋ አዎ
እሺ እንትን በል Chrome ወይ ደግሞ አንድ browser ክፈትና
ጎግል እንትን Chrome ከፍቻለሁ እሺ እንትን በል TeamViewer ብለህ download TeamViewer download ቲ ቲ- ቲም ቪወር ቲኢ ኤ ቲ
ቲም ቪወር ቲም ቪወር ዳውንሎድ ስትል
ቲ እሺ ንገረኝ spelling T E A
TeamViewer አውታች T M እሺ
V I E W E R download ስትል ትመጣለች ማለት ይመጣል እንትኑ ከዛ ውስጥ የመጀመሪያውም TeamViewer latest version የሚለውን click ታደርጋለህ
ቲም ቪወር እሺ ብዬ ከዛ
ዳውንሎድ ችን አፕሊኬሽን ቆይ ዳውንሎድ አድርገን
ወይ በእኔ ስልክ ደውልኝማ በአንተ ላይ ስልክ እያለኝ ስለሆነ በእኔ ስልክ ደውል አንዴ እሺ